ሄሎ
አቤት ጤና ይስጥልን ቤስት ቤት
አዎ ቤት ቤት ቴሌግራም ላይ እንትን ላኩት ያላችሁም ልክ አለው ምንም ትናንትና ልኬ ዛሬ ላክ ያላችሁ ልክ አለው ምንም ነቅፈል አልተገኘም ወይም ደግሞ አልመለስም ብርም ካላችሁ ምን ነው
የቴሌግራም ስሞት ማን ነው?
መሐመድ አማን ሼካ ነው። ትናንትና ቀን ቀን ሙሉ አሁንማ አሁን ይለቀቃሉ ይለቀቃሉ እያላችሁ ትናንትናም አልተለቀቀ ዛሬም ደግሞ በቃ ቴሌግራም ላይ ላኩ ነው የምትለው እንጂ ፈ- ፈላ የተገኘው ነገር የለም። በቃ አይመላሽም ካላችሁም ችግር ያለ ሰው በቃ ተስፋ አጥተን ነው የምንሰው።
እስኪ ስልክህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ አንድ አስራ አንድ አስራ አራት አስራ አራት
አምሳ አምሳ ቤት ቤት አሁን ቤት ቤት።
ደውለውልን ነበር አይደለም?
አዎ
ቻፓዎቹን አናገሯቸው እንዴ?
አረ ደ- ስደውለው ጊዜ አላቱም።
እሺ እኛ እኛ ለቻፓዎች አሳውቀናቸዋል።
እሺ እ፣ ይገ- ወ- ብዙ ወረፋ ስላለ ነው ይገባላቸዋል ነው ያሉን።
ማቼ ማቼ ነው የሚገባው? ትናንትና ይገባል እያላቸው እኮ ምንም በቃ አል- አልመለስም ከተባለ እኮ በቃ አውቅን እንተዋለን፣ ችግር የለም። ግን ደግሞ ይመለሳል ከተባለ በቃ መመለስ ወይም ደግሞ አልመለስም ካላችሁ ችግር የለም፣ አውቅን ነው የምንተው።
እሺ ድጋሚ ሪፖርት እናድርግላቸው። የሲቢ እ፣ ብር አክ- አክ- አካውንት ቁጥሮትን ንገሩኝ።
የሲንዝር አካውንቱ ይሄ አውቅሩ ነው።
ይሄው ራሱ ነው።
አዎ የራሱ ነው። የ- ድጋሚ ሪፖርት አድ- አደርገዋለሁ የሚሉትን ቴሌግራም ላይ ያሳውቆታል።
እሺ በቃ አርግና ማ- የዲስ ቤት ደግሞ አካውንቱ ከዘጠኝ ላይ ነው የምናየው፣ ዜሮ ዘጠኝ ሳይሆን ከዘጠኝ ላይ ነው።
እሺ ዜሮ ዘጠኝ አስራ ሁለት አስራ አንድ አዎ
እሺ አስራ አራት ሀምሳ እሺ ያው አሁን ድጋሚ ሪፖርት አድርጌያለሁ።
እሺ።
እሺ